አንድ ቤት ስለ አንድ ቤቱ የኛ ነው።
ሄሎ ሄሎ ሄሎ ወይ
ሄሎ እሺ ወይ ምን አልክ? እየሰማሁሽ ነው።
ከቤት ቤት ነበር የምደውልልህ።
እሺ እሺ በዚህ አካውንት በምትጫወትበት ቁጥር አስራ ሶስት ሺ አምስት መቶ ብር በቦቸራ አዛሃል አዎ
ኮንፈርም አድርጌዋለሁ። እሺ ቼክ ለማድረግ ነው።
እሺ ሌላው እ፣ ይሄኛው አካውንት ነበር እንዲህ አፕዴት እንዲደረግላችሁ የጠየቃችሁት ነበር
approve እኮ ነው ብሩን approve እንድታደርጉልኝ ነው።
እኮ ከላይ ላይ እ፣ ልከህልኝ upgrade አስደርጉልኝ ምናምን ነገር የሚል ነገር ጽፈህ ነበር።
ኧረ አይደለም approve አድርግልኝ ነው የሚለው።
የጻፍከው የጻፍከው ራሱ ለ voucher ሩ approval ብቻ ነው።
አዎ ሌላው ተስተካክሎልኛል።
አሁን አሁን ሙላው እሺ ኮዱን። ለሌላ ጊዜ ግን amount ኡን ብቻ ስልክህንና amount ኡን ብቻ ነው እንጂ voucher code ለማንኛውም ሰው ቢሆን share ማድረግ የለብህም እሺ። ኮዱን የሚያሳይ ነገር ለምንም የትኛውም ላይ መላክ የለብህም። የስልክህንና የብሩን መጠን ብቻ ነው የሚጠበቀው።
እሺ እሺ፣ እናመሰግናለን። መልካም ቀን።
ላንቺ